ማድረግ የፈለጉ? okay ነው እንዴ?
ወይ hello
ወይ hello፣ ሰላም ነው አለን ሰላም ነው።
አለን። ከቤስት ቤት ነው የምደውልልህ።
አዎ እሺ፣ ምንድን ነው deposit እምቢ ብሎ ነው?
እምቢ ብሎኝ ነው ዲፖዚት ምንድን ነው የሚልክ?
invalid ይላል።
invalid amount እያለ ነው።
አዎ
እስቲ የተባለ እስቲ ፎቶን ትልክልናለህ ቴሌግራማችን ላይ ልክ ያለው ፎቶ ልከኸዋል?
አዎ ቴሌግራም አይደለም ሜሴንጀር ሶሪ።
በሜሴንጀር ነው።
አዎ
ማን ነው ፈቲ የሚለው ነው።
አዎ ፋቲ የሚለው ፈቲ ፈቲ ኢንቫሊድ አማውንት ኦኬ። እም፣
እዛ ሲያዩ ይወደዋል የሆነ ነገር
ያ እስቲ አሁን እንትን ሌቭል ከፍ ተደርጓል፣ ግን ቼክ አድርገውና ከዚህ በኋላ ካልሰራልህ ቼክ የምታደርገው ከቴሌ ብሮች ጋር ነው። እሺ
ኦኬ እሺ።
አሁን ሞክረውና እምቢ ካለ ቴሌ ብሮች ናቸው ሊሚትን ያዙብን፣ እነሱን ከፍ ደግሞ ማድረግ ሲቪ አለባቸው።
ሲቪ ሲቪ ብርስ በእሱም ችግር የለውም ሞክር ይሰራል አሉ።
ሞክሬ እኮ
እምቢ አለ።
አዎ እስቲ አሁን ሞክረው፣ እስቲ አሁን ሞክረውና እምቢ ካለ ንገረኝ።
እሺ በዚሁ ልደውልና እ፣ በዚህ ወይ ሰማንያ ስምንት ዜሮ ላይ ደውልን። ይሄ ላይ ይሰራል።
እንዴ ይሰራል።
አይሰራም አይሰራም በቃ በዚህ ደውልኝ፣ ችግር የለውም።